hello
ሰላም ከ ChipChip ነበር ምደውልዎት።
እሺ
የአሚና ስልክ ነው።
አዎ
small size potato አዘው ነበር እና ዛሬ አልወጣልዎትም። ሰው ለመቼ እንዲመጣ ላድርግልዎት? ከነገ እስከ ሰኞ ባለው ቀን
በቃ ችግር የለም። ሰኞ ቢሆንም ችግር የለም።
ለሰኞ ላድርገው።
አዎ የት ነበር location ኦት?
ኬንቴሪ አለም ገና ማለት ጀሞ።
አዎ ጀሞ ጀሞ ሁለት ጀሞ ሁለት በቃ እሺ፣ ሰኞ እንዲመጣ አደርጋለሁ። driver ሲደውል ያንሱላቸው።
እሺ ጀሞ ሁለት ነው ያሉኝ አይደለ?
አዎ ጀሞ ሁለት ጫፍ ላይ።
እሺ፣ እሺ። መልካም ቀን።
እሺ